አሊባባ
hello ጤና ይስጥልን።
ሰላም ነው፣ እንዴት ነሽ?
እግዚአብሔር ይመስገን።
ሲኖ ይኖራል እንዴ?
ሲሎ እም፣
እ፣ የለጠፈ ነው።
አዎ የለጠፈ
እሺ ቁጥር ልስጠው። ዜሮ ዘጠኝ
እሺ፣ ዜሮ ዘጠኝ አስራ አንድ
አስራ አንድ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ላይ ደውሉ።
ዜሮ ዘጠኝ ዘጠና ላይ አዎ ባንክ አለው እንዴ?
አዎ ባንክ ይመቻቸን።
እሺ እናቴ፣ እሺ አመሰግናለሁ።
እሺ፣ እኛም እናመሰግናለን።